Can I, Mr. Wade said he's hello?
ሄሎ ሄሎ
የብዲንግ ውጤት ማየት ፈልጌ ነበረ።
እሺ ካሻር ኮዷን ንገረኝ።
አስራ ሁለት
አስራ ሁለት
ዘጠና ሶስት
እ አስራ ሁለት ዘጠና ሶስት ሀምሳ ሶስት ስልሳ ሶስት ሀምሳ ሶስት ስልሳ ሶስት
እሺ ሌላም አለ።
እሺ ይሄ አራት ጨዋታ ወጥ- ወጥቶባል። እሺ አራት ጨዋታ ቀይ በርቷል። ሌላ ነገር እሺ እሺ አስራ ሁለት አስራ ሁለት ዘጠና ሶስት ዘጠና ሶስት ሰላሳ አራት ሰላሳ አራት
ሀያ አንድ ሀያ አንድ አንድ ጨዋታ ነው የተካሄደው። አንዱ ጨዋታ ወጥቷል። ሌሎቹ ጨዋታ ግን አሉ ገና አልተካሄዱም፣ አ- አንዱ አልፏል።
አ- አላለፈም።
Okay፣ እሺ አስራ ሁለት
አስራ ሁለት
እ ሰማንያ ዘጠና ሶስት ዘጠና ሶስት ስልሳ አራት ስልሳ አራት ስልሳ ስልሳ
ይህ ሶስት ጨዋታ ቀይ በርቷል።
ሶስት ጨዋታ ቀይ በርቷል።
አዎ እሺ ሌላ ደግሞ አስራ ሁለት ዘጠና ሶስት አስራ ሁለት ዘጠና ሶስት
ሰባ ስድስት ዘጠና ሰባ ስድስት ዘጠና አምስት አምስት ሁለት ጨዋታ ወጥቷል። ይሄ ደግሞ ለጨዋታ አዎ አስራ ሁለት ዘጠና ሶስት
አስራ ሁለት ዘጠና ሶስት
ሰባ ስድስት ሀያ ሰባ ዘጠኝ ስድስት ሀያ ዘጠኝ እሺ። አራት ጨዋታ ቀይ በርቷል።
አራት ጨዋታ ቀይ አዎ
ሰባ ሁለት አስራ ሁለት
አስራ ሁለት ዘጠና ሶስት
አስራ ሁለት ዘጠና ሶስት
ሰባ ዘጠኝ ሰባ ዘጠኝ
እ ሶስት ጨዋታ ነው የተካሄደው። አንድ አንድ ጨዋታ ቀይ በርቷል።
ቀይ በርቷን አንድ ጨዋታ አዎ